ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን ሰላም ነው አለን። አሁን ሶስት ሺህ ብር withdraw አድርጌ ከ admin ያስፈልጋል clearance አለኝ።
okay እሺ። ቤስ ቤስ ስልክ ቁጥር የደወልክበት ነው?
አዎ አዎ።
እሺ ጠብቀኛ አንዴ
ይማር
ሄሎ ሄሎ።
ቴሌ ብር ቁጥሩ የደወልክበት ነው አይደለ?
አዎ አዎ።
እሺ እሺ። አሁን ገብቶልሃል። ስለደወልክ እናመሰግናለን። መልካም ቀን።
ደውላችሁ እሺ